ሄሎ ሰላም ጤና ይስጥልኝ ሄለን
አይ ቴሌፎን ቴሌፎን ማለት ነው።
ምን አሉ?
እኔ ቴሌቪዥን ቴሌቪዥን ማለት ነው ማለት ፈልጌ ነው። አጋጣሚ
ቴሌቪዥን ጨዋታ ናቸው። ጨዋታዎችን ሲጫወቱ ሽልማቶች አላቸው። ሽልማቶቹ የቴሌቪዥን ጨዋታ ነው። ጨዋታዎችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። ሄሎ አይሰማም? ጌሞችን ሲጫወቱ ሽልማቶች አላቸው። ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
የዝም ብር
ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። ጌሞችን መጫወት ነው።
ምን ስል አልኩኝም።
እድል እ ደንበኛ ሲሆኑ ትኬት ይሰጡታል። በሚሰጡት ትኬት እድሎትን ሲሞክሩ ጥያቄና መልሶችም አሉ። ጥያቄና መልሶችንም መጫወት
አሀ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ የረጡ አማርኛና እንግሊዝኛ አለ።
እሺ እሺ፣ መልካም እድል።